ብሎ ሰላም ተሰለኝ ሲል እናት እንዴት ዋልሽ?
እግዚአብሔር ይመስገን ሰላም፣ ሰላም ነው?
እግዚአብሔር ይመስገን።
ሀለምሽ ትዕግስት እባላለሁ።
እሺ
ትናንት አዝዤ ነበረ ምንም አልመጣልኝም። መለስ በጣም ነበር የምፈልገው በዚህ ቁጥር ነበር።
አ ከምገዛ በእናታችሁ እሺ እሺ complete ሆኖ ነበረ ቶሎ አ አ እንትኑን ላ password ማና text ደርሶኛል።
okay ተጭኖሎታል የ driver ቁጥር ረስቶት እስቲ ስጡኝ በእናትሽ ከምገዛ
አዎ 0951 ዘጠኝ ሀምሳ አንድ 89 ዘጠኝ ሀምሳ አንድ ሰማንያ ዘጠኝ 48 80 አርባ ስምንት ሰማንያ አዎ የት ነበር አልበላ location ካሳንቺስ።
ማቲያስ ካሳንቺስ ነው አ አዎ ስለወጣ ይደርሳል ማቲያስ ይባላል ይደውል የት እንደደረሰ እሺ እሺ እኔ መልካም ቀን